ሄሎ
hello፣ አቤት ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
ሄሎ፣
አቤት ይሰማኛል። ምን ልታዘዝ? ቴሌቪዥን ነው።
ናሲር ካርድ ሞልቼ በቃ ዝም ብሎ ካርድ ይቆ- ይ- ይ- ይወስዳል።
እሺ ስልክ ቁጥር ይንገሩ።
እ?
ስልኮችን አንዴ መስመር ላይ ጠብቁኝ።
እሺ
ቆይ አንዴ መስመር ላይ ይቅርታ፣ ይጠብቁኝ።
እሺ በቃ- ይሄ ስልኩ ቆይ ላቋርጥሎት ነው። አንዴ ይታገሱኝ። አቋርጬሎታለሁ። ተቋርጧል። ደንበኝነት
እና በምን ምክንያት ነው የሚቆርጠው?
ደንበኝነቱ ተቋርጧል።
እ?
ደንበኝነቱ ተቋርጧል።
ደንበኝነት ይደርሳል አዎ የኢትዮ ቴሌኮም መልእክት ሲልክ
እና ያንን እንትን ተነካችሁ subscribe ካረጋችሁ ይቆርጣል።
ኧረ እሺ በቃ እሺ